ወርም አይሆንም አንድ ወርም ማድረግ ትችላለህ። ግን ጤና ይስጥልኝ።
ይወክልበታል።
ሄሎ
ሄሎ ጤና ይስጥልኝ። በስት ቤት
እ፣ እንትን ቤ- ቤት ቤት እንትን አልተለቀቀልኝም ነበር። እንዴት ነው የማደርገው?
ምን ምንድን ነው ያልተለቀቀልህ?
ያልበራ እንትን አለ ሂጅ ስጠይቅ አንድ እንትን ለቀቀብኝ።
ትኬት ነው? እሺ
አ፣ ትኬት። እሺ ንገረኝ፣ እንትን cashier ኮዱን ንገረኝ።
እ፣ እሺ አስራ ሁለት አስራ ሁለት
ሰባ አራት ሰባ አራት ዜሮ ስድስት እሺ
ሰማንያ ሁለት ሰማንያ ሁለት አ፣
እሺ አሁን ተለቀዋል። እሺ check አድርግ።
እሺ